ጤና ይስጥልኝ ኢቲኤስ የበረራ መረጃ ማዕከል እባክዎት ምን አገልግሎት
ሰላም ሰላም ምን ነበረ
ትዕግስት ነኝ ናቲ እንትን አለ እንዴ በዚህ አለ እንዴ ትናንትና የሆነ ነገር አይልሻለሁ ብሎ የነበር information እ፣ እሺ
አለ ቲጂ- አዎ አለ ቲጂ ሰላም ቲጂ እንዴት ነሽ?
ሰላም ደህና ነህ አለን በዚህ እግዚአብሔር ይመስገን። confirmation አግኝቼልሽ ነበረ በዛው ረስቼው እኮ ነው። ቆይ አሁን የሚሰራ እ? እ? እ?
confirmation መልሼ ልደውልልሽ እንደሚሰራ አይቼ እ፣ እሺ እሺ እጠብቃለሁ እሺ
አንዴ ስልኳ ችግር